hello ቤርሳቤ ነኝ።
ቤርሳቤ አቤት አምሳ ዜሮ ሁለት customer እንትን አለኝ ስልክ አላነሳ እንትን አለኝ አለ ስልኩ አይሰራም።
ሀምሳ ዜሮ ሁለት
አምሳ ዜሮ ሁለት ቦታውን አሳይቶኝ አሳይታኝ እዛው ድረስ መጥቼ
አታነሳማ ነው አይሰራም።
አያነሳም ሳይሆን አይሰራም እንጂ
እስኪደርስ ላሳውቅልህና ትንሽ ጠብቀኝ እሺ እ
እስከምደርስ ድረስ እየሰራ ነበረ።
በቃ እሺ አሁን ከደረስኩ እንሞክርልህና በኋላ ከዚህ መልሼ እደውልልሃለሁ።
እሺ።
hello hello እሺ።
hello አቤት ሀብታሙ ነህ?
አዎ ውይ፣ ለምንድን ነው complete ያልከው?
እኔ ደርሻለሁ ብዬ ነው እኔ በዛው ቁሜ ነው እኮ ያልኩት።
እሺ ሞክሩለት።